ማለት ነው።
ቤኪ ወይ እንዴት ነው? ደህና ነህ?
እግዚአብሔር ይመስገን።
ከ ICT ነው መደውል ከማዕከል
እሺ
ሰላም ሁነኝ። ID notification ኗ ስራ ጀምራችኋል?
ID notification አዎ አሁን በዚህ ሰሞን ባለፈው የሆነች ማሳወቂያ ለባለ ጉዳይ
እኛ ጋር አጋጣሚ እንትኑ የክፍለ ከተማ ኢንተርኔትም እየተቆራረጠ ስለሆነ ብዙም train እየተደረገ ስላልሆነ
ስለዚህ የለም ነው ባለ ጉዳይም
ያን ያህል እንትን አልተለው የድሮ ደግሞ scan አድርገው ለእንትን እንዲደረግ ለወረዳ ልናወርድ ነገ ሁሉ ወረዳ ስለጠራን
እ
በዛውም ለእነሱ እንትን እና- እናሳውቃለን።
ስለዚህ ስራውን አልጀመራችሁም already ማለት ነው።
አዎ
እሺ ሁለተኛ ጥያቄ ወረዳ ሁለት
እሺ እ ኔትወርክ እና system admin የለም እንዴ?
አንድ አይቲ ባለሙያ አለ እዛ።
አይ ባለፈው የሰጣችሁ ስልክ ላይ የለም። አሁን ባለፈው ለሳራ አይ ሰጣችሁ አዲስ አዲስ አዲስ ነው የተቀ- የተቀየረች ማለት ነው ስሟ?
የተቀየረች። አሁን ስሟ ታውቋል?
አዲስ ነች።
ስሟን ታውቀዋለህ ወይስ ጠይቃ ትልክልኛለህ?
ሲል ሲል- ቆይ እስኪ እንትኑን አትዝጋ ቆይ እሺ
እዚህ ውስጥ ነው አላ ሲልኳን ነው የሚ- የምነግርህ።
ማለት ስሟ ጭምር ነው ለስልጣን አትፈልገው። ይኸውልህ አሪፍ ሄደው እንዲህ ብታደርግልኝ አሪፍ ነው። እኔ የሆነ የአብዴት የተደረ- የተደረገ ነገር ይኖራል። ለምሳሌ ወረዳ አንድ ላይ ኔትወርክ ካለ ኔትወርክ ከሌለ ደግሞ ሲስተም አድሚን አድርገህ ሙሉውን ኔትወርክ ነው ስልጠናው። ግን ያው የ- ከ- ከሳራ ወስደሃል?
ከሳራው ስጄ እኮ አሁን እኮ የለም ያልኩህን ነው እኮ እየጠየቅኩ ያለ። ለምሳሌ አሁን ይሄ የሳራ የሰጠች ነው ወረዳ ሁለት እንደውም ራ- ራ- ራሄል እልፍኔ ትባላለች።
እ?
ራሄል እልፍነ ራይ
ራሄል እልፍነ ልፍነ ስልኳ አዎ ስልኳ አስራ አንድ አርባ አስራ አንድ አርባ እ
ዘጠና አንድ ሰላሳ አንድ ዘጠና አንድ ሰላሳ አንድ አዎ እሷ ብቻ ናት። እ፣ ከ- ወረዳ ሁለት ብቻ ነው የተቀየረው እንጂ ሌላው እንዳለ ነው።
ኔትወርክ ናታ።
አዎ
እሺ ራይል ያው ልፍነ አንድ ብቻ ስለሆነ እዛ ላይ እንደዛ ነው። እም፣ እሺ
እም።
እሺ